ጤና ይስጥልኝ ለቪዛ ፈቲያ ነኝ ባኮት ምን አይነት የጉዞ መረጃ ልስጦ?
አይ ያው አፋሮዎችም ናቸው ወይ ሄሎ ሄሎ ወይ አፋሮዎችም እንዴ
ሄሎ ጤና ይስጥልኝ አይሰማም?
ይሰማል አፋሮዎችም
ሄሎ
ሄሎ
ጤና ይስጥልኝ ሄሎ አይሰማም ደመኛችን አቤት ይሰማል የካናዳ ቪዛ ፈልጌ ነበር እናት ሄሎ Why?